ጤና ይስጥልኝ ቻፓ
ሰላም አቤት
hello አቤት ምን እንርዳት ተደውሎ በፊት ምን አለኝ አሁን በፊት ተደውሎልኝ ነበር።
እሺ ማን ልበል ስምዎትን ቻፓ ጋር register አድርገዋል
አዎ ጋር ቶማስ ጋር ይባላል።
ደግሞ እሺ so አንዴ ድጋሚ ላስረዳዎት ባለፈውም ደውለን ተነጋግረናል so እርስዎ ቀን- ቀን በቀን በተለያየ account በ fake business license license ቻፓ ጋር register ለማድረግ እየሞከሩ ነው አይደለም አዎ አዎ እኩል ለምንድነው በ fake በሆነ የሚያደርጉት? አሁን የእርስዎን ስልክ ሙሉ information እኛ ለኢንሳ ሰጥተናል። አሁን ይሄን case የሚይዘው መንግስት ነው፣ ቻፓ አይደለም። እሺ so የቀረ ገንዘብ አለ የምትሉትም የቀረ ገንዘብም ካለ ከመንግስት ጋር ነው የሚያወሩት። ተረዱን?
እም፣ no አልገባኝም።
okay። ቀን በቀን apply እያደረጉ ነው ቻፓ ላይ አይደለም እ?
አዎ አዎ እኮ የሚያስገቡት business license ህጋዊ ያልሆነ ነው በመንግስት የሚያስጠይቁት አይደለም። ይሄን ነግረንዎታል አይደለም
አዎ እናንተ ምን አላችሁ ግን ትክክለኛ ነው እናንተ አይደለም no ከዚህ በፊት ማሳውቀውት እርስዎም አምነው check አስደረገን በመንግስት ሲጀምር ሙሉ information የእርስዎን ለኢንሳ ሰጥተናል። አሁን የእርስዎ ስም ራሱ እርስዎ ራስዎት እየተፈለጉ ነው በኢንሳ ስለዛ ከዚህ በኋላ ለራስዎትም ሌላ ችግር ላለመፍጠር apply አያርጉ ቻፓ ላይ እሺ ሁሉንም መረጃ ልከነዋል በየቀኑ apply የሚያደርጉትን business license ለእነሱ እየላክን ነው እኛ ለመንግስት እንደ ማስረጃ እየሰጠነው ነው ለምን አንድ ሰው በቀን ሶስቴ በተለያየ business license register ሊያደርግ አይችልም እና እባክዎትን ሁሌም እንደዚህ የሆነ እየተመላለሰ ስለመጣ ነው እሺ ለመጨረሻ ጊዜ ነው ይህን ማስጠንቀቂያ የምንሰጠው
እሺ እሺ ተቀብያለሁ። እሺ ይቅርታ እሺ እሺ